ሄሎ ሄላ አየኸው? እሱ ወይ ዲባባ አይሰራም መሰለኝ።
አ የኔ ግን ይሰራል። የላኩልን ፎቶ አይተኸዋል?
ይሄ የማን የኔ ስልክ ላይ ይሰራል። refresh ታደርገው ይመጣልኛል።
አዎ እንትን ነው ምን I think የሆነ connection check አድርጎ ምናምን ነገር ይሰራል።
አሁን like እንደ ሁሉም ነው መሰለኝ። even AnyDesk ምናምን ራሱ አይሰራም። የቤት ማንም የስፖርት መቁረጫውም እያስቸገረ ነው።
አዎ የሆነ connection ኡ ነገር ሲኖርበት እንትን አይልም። system ኡ ብዙ ጊዜ ላይ ሰራ ይችላል። እና አ ልኬላቸው ነበረ ግን እኛ ጋር ይሰራል። like ከእናንተ አዎ እንደዛ አሉሽ። አዎ አድርገዋል። አዎ አዎ እንደዛ ኮኔክሽን ችግር ነው የሚሆነው። የሆነ የሆነ ነገር አለ ቴሌ የሆነ ነገር ትንሽ እኮ ደስ ያላክ ሲያደርግ እንደሱ ምናምን አይነት ነገር መሰለኝ። ምክንያቱም ላይክ አሴ ሆል ነው እንትን የሚያደርግ አንዳንድ ሰው ጋር ደግሞ ይሰራል። አዎ እኔ አሁን ላይክ ነጭ ይሆንና ልክ ሪሎድ ሳደርገው ይመጣልኛል። ግን የዚህ ይመጣል።
የቤስት ቤት ብቻ ሳይሆን እ በቃ ቤት ተመረ- ማንም እ መቁረጫም ሌላም ኮኔክሽን ኦኬ።
ምናምን በመሀል እየሰራ ሌላውም እንደዚህ ነው የሚያዘግሽ?
አዎ አዎ አይ እንደዛ ከሆነ ያው ኮኔክሽን
አዎ እሺ connection check አድርጉ ምናምን በል።
alright እየዛ እኮ ነው። OTP ም አይሰራም። ጽፌላቸው ማርያም መለሱ። አዎ ለ guys ጻፍሽላችሁ?
ጽፌላቸዋለሁ።
አዩት መለሱልሽ?
ምንም አላዩም፣ አልመለሱም። seen ም ምንም ማርያም አላለም እውነት የሆነ ማን የሆነ እዛ አቤኔዘር ምናምን ማይቼ ልጅ ያለው ስለዚህ the group አማን የሚለው አማን ነው ምናምን እሱ mention ሜንሽን አድርጊ ላድርገው።
አባ ሜንሽን አድርጊ አዎ እሺ ቻው።
አዎ፣ እሺ